አፍርተሻልና እንደ ፀሐይ ባንቺ ሁሉን እንደ ታውቂዋለሽ አይገርምም አውቃለሁ ብልሽ ወድሻለሁ ተፈጥረሻልና እንደ ፀሐይ ባንቺ ሁሉን እንደ ታውቂዋለሽ አይገርምም አውቃለሁ ብልሽ ወድሻለሁ አዲስ ላይ ሆንብሽ ምታውቂውን ነገር አንቺ ሆነሽ ሳለሽ ተምሳሌት ፍቅር እንደ ውጥናችን ልክ እንደ ያኔው እንደ ዛሬም ልበል እወድሻለሁ በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ ካላስናበረው ልቤ ነገር ዛሬ ሱተራለው ወድሻለው ወድሻለው ወድሻለው ብነሳለው ቀረው ወድሻለው ወድሻለው ወድሻለው ብነሳለው ቀረው ተፈጥረሻልና እንደ ፀሐይ ባንቺ ሁሉን እንደ ታውቂዋለሽ አይገርምም አውቃለሁ ብልሽ ወድሻለሁ አይቻለውና የራቀው ሲቀርበኝ ስትኖሪ ከጎኔ ከባዱም ሲቀለኝ የመኖር ትርጉሙም ጣሙ ሲገባኝ ፍቅሬን ተቀብለሽ ፍቅር ስሰጭኝ በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ ካላስናበረው ልቤ ነገር ዛሬ ሱተራለው ወድሻለው ወድሻለው ወድሻለው ብለሰለው ቀለው ወድሻለው ወድሻለው ወድሻለው ብለሰለው ቀለው ወድሻለው ወድሻለው ወድሻለው ብለሰለው ቀለው ወድሻለው